የሰበራ መረጃ ማዕከል እባክዎት ምን ልርዳዎት?
እንትን ነበር ቲኬት ለማስያዝ ነበር።
እሺ ከየት ወዴት ነበር የፈለጉት?
ከአዲስ አበባ ወደ ኮምቦልቻ።
ከአዲስ አበባ ኮምቦልቻ?
አዎ
እሺ ለመቼ ነው የፈለጉት?
ለአርብ ከሰዓት
አርብ ከሰዓት?
አዎ እና ቅዳሜ ማታ ተመለስ።
እሺ፣ ከ- ከአዲስ አበባ ከአዲስ አበባ ኮምቦልቻ ነው ያሉኝ አይደል ለመሄድ?
ከአዲስ አበባ ኮምቦልቻ መሄጃ አርብ ከሰዓት ማለት ነው።
መመለሻ ደግሞ
ቅዳሜ ከሰዓት ማታ የአስራ ሁለት ሰዓት የአስራ አንድ ተኩል
ቅዳሜ ወደ አስራ ሁለት ሰዓት ላይ
አዎ ለአንድ ሰው ነው አይደል?
አዎ
እሺ እያየሁልዎት እሺ ቅዳሜ ወደ ከሰዓት ነው ያሉኝ አይደል?
ከሰዓት አስራ አንድ ሰዓት ተኩል ወይ አስራ ሁለት ሰዓት አለ መሰለኝ።
okay እሺ ይኸውልዎት እሺ እርሱ በ እሺ አስራ አንድ ሰዓት ተኩል አዎ አስራ አንድ ሰዓት ተኩል ላይ አለ
እም፣ በሱ ሊሉት
እሺ አዎ መ- እና መመለስ-
መሄጃ ደግሞ አርብ
እሺ ቆይ እ፣ መሄጃውን ስንት ሰዓት ነው የፈለጉት መሄጃውን?
አርብ ከሰዓት አዎ እኔም እሱን ነው ያዝኩት እሺ አዎ እሱን ለማረጋገጥ ነው።
እም፣ እሺ ይመለሱት እሺ በ- መመለሻው ሰ- ዝም ብዬ ሊሉት ወይስ እርሶ የሚመርጡ ሰዓት አለ?
መመለሻ ደግሞ ቅዳሜ ከሰዓት አስራ አንድ ተኩል ወይ አስራ ሁለት ሰዓት ቅዳሜ ከሰዓት እሺ አስራ አንድ ተኩል እሺ እም፣
እሺ እሺ አስራ አንድ ሰዓት ተኩል አስራ አንድ ሰዓት ከሰላሳ አምስት አግኝቼልዎታለሁ።
እሺ
እሺ አጠቃላይ ጋር እነግርዎታለሁ አንድ ደቂቃ ይጠብቁ።
እሺ
እሺ ይኸውልዎት የሁለቱም የደርሶ መልስ ዋጋ
እም፣ ስድስት ሺህ ዘጠኝ መቶ ሰላሳ ስድስት ብር ነው።
ስድስት ሺህ
ዘጠኝ መቶ ሰላሳ ስድስት ብር።
እሺ ግን ቀኑን አውቃላ የፊታችን አርብ ከሰዓት ስንት ሰዓት ነው የመሄጃው ማለት ነው?
መሄጃው እ፣ አስራ አንድ ሰዓት ከሰላሳ አምስት
አርብ
አርባው ይቅርታ ቆይ አንድ ጊዜ አይ እ፣ የም- የ- አዎ የመሄጃው አስራ አንድ ሰዓት ተኩል ከሰላሳ አምስት ሳይሆን
አርብ ማለት ነው Friday
አዎ፣ okay አርብ ዘጠኝ ሰዓት ተኩል ነው ይቅርታ
አስር ሰዓት የለም አስር ተኩል ነው የአስር ሰዓት የለም እ፣ ወይ check ላድርግሎት ይጠብቁኝ አዎ የአስር ተኩል ወይ አስራ አንድ ሰዓት ካለ እሺ እሺ የአስር ሰዓት እያየሁልዎት
እሺ
እሺ መመለሻውን ደግሞ ቅዳሜ አስር ሰዓት ከሀያ አምስት አግ- አግኝቼልዎታለሁ መሄጃውን አስር ሰዓት
ያንማ አስራ አንድ ሰዓት ከአርባ አምስት አልከኝ እኮ ችግር የለውም ይሆን አልኩ መመለሻው ቅዳሜ አስር ሰዓት ከአርባ አምስት አስራ አንድ ሰዓት ከአርባ አምስት ብለውኛል
እሺ የ- የ- የ- የሚያሳየን አስር ሰዓት ከሀያ አምስት ነው አስራ የመመለሻው አንድ ሰዓት ተኩል የለም መመለሻ አስራ አንድ ሰዓት ተኩል የለም ከ- ከዛ በፊት ያ- ያሉት ጊዜ ናቸው
ከአስር ሰዓት ውጭ የለም አንድ ደቂቃ እሺ እያ- እያስተካከልን system እያስቸገረን እያስቸገረን ስለሆነ ነው አንድ ደቂቃ ይጠብቁኝ
እሺ እሺ አ- እሺ አግኝቼልዎታለሁ አግኝቼልዎታለሁ አስራ አንድ ሰዓት ላይ ከሰላሳ አምስት
በቃ እሱን ያዝልኝ። መመለሻ ቅዳሜ ደግሞ አስር ተኩል ዋ- እ- እ- አርብ ደግሞ አስር ተኩል መሄጃ እሺ አ- እሺ አሁን በደንብ confirm ላድርጎትና book አደርግልዎታለሁ እሺ እሺ መሄጃ አርብ August ሁለት
አዎ አስር ሰዓት አስር ሰዓት ላይ ተነስተው አስራ አንድ ሰዓት ከሀያ አምስት ይደርሳሉ ቅዳሜ ደግሞ ሲመለሱ August ሶስት አስራ አንድ ሰዓት ከሰላሳ አምስት ተነስተው አስራ ሁለት ሰዓት ከአርባ አምስት ይደርሳሉ
እሺ አርብ
እ፣ አርብ ስንት ነው ቀን? ዛሬ ሀያ ዘጠኛ ዛሬ ሀያ ዘጠኝ ነው
አዎ ማ- ሰኞ- ማክሰኞ ሰላሳ ሮብ ሰላሳ አንድ ነው ማለት ነው።
አርብ ሁለት ላይ አዎ ነው።
እሺ እሺ በቃ ይሁን ያዝልኝ።
እሺ ዋጋ ነግሬዎታለሁ አይደል ስድስት ሺህ ዘጠኝ መቶ አልከኝ ዘጠኝ መቶ ሰላሳ ስድስት ብር። አዎ
ይሁን።
እሺ፣ ስም እሺ፣ ስሞትን ልውሰድ።
ኑር ሁሴን
ማን አሉኝ?
ኑር ሁሴን አደም ኑሬ
ኑር
ሁሴን አደም ኑሬ
ሁሴን አደም
ኑሬ
ኑሬ
N U R E
ስ- ስልክ የሚጠቀሙት ይሄንን ነው ደንበኛችን።
አዎ አዎ አዎ
በዚህ ስልክ እንትን ቴሌግራም አለዎት?
በስልክ በዚያ ትልክልኝ
እልክሎታለሁ ግን ቴሌግራም ቢሆን ብዙ ሌሎችንም መረጃዎች የባንክ መክፈያ እንትኖችንም አንድ ላይ አድርጌ እንድልክሎት።
አዎ በዚህ ስ- እንትኑን ላክልኝና መክፈያ ኮዱ ስልኩን ይሄ ስንት ቤት ነው የደወልኩበት አስራ አንድ ነው አስራ አንድ ቤት ነው።
አ- አዎ አለኝ እኮ ቴሌግራም
እሺ በቴ እና በቴሌግራም ላክሎት። active ኖት አሁን ብ- ብልክሎት ማ- ማየት ይችላሉ።
እችላለሁ ግን መንገድ ላይ ስለሆንኩ በ message ብልክልኝ በቃ ብለናል እሺ ችግር የለም። እሺ በ message እልክሎታለሁ።
እሺ በሁለቱም ላክልኛ ወይ እሺ እሺ ቁጥር ልስጥ ሌላ ቴሌግራም ችግር እሺ እሺ ይስጡኝ።
አስራ ሶስት
እሺ አስራ ሶስት ሀምሳ ዘጠኝ ሀምሳ ዘጠኝ ሀምሳ ዘጠኝ ሀምሳ ዘጠኝ ሀያ አራት ሀያ አራት
ስሙ ግን በዚህ አይደለም ሙሉ አይደለም እሺ ኑር ሁሴን አደም ነው የሚለው የቴሌግራሙ።
አዎ በቃ እሺ በዛ የመክፈያ ሲስተሙን እልክሎታለሁ። book አድርጌ ጨርሻለሁ። እርስዎ ሲከፍሉ ለእኛ የከፈሉበትን ደርሰኝ ይላኩልን። እሱን ስናረጋግጥ ትኬቱን ቆርጠን እ፣ የተ- የተቆረጠው ትኬት እንልክሎታለን።
እሺ እሺ እሺ፣ ሌላ መረዳት ነገር አለ?
የለም ያስክልኝን አንዴ እንትን confirm አድርገኛ confirm አድርጎት። እሺ እሺ፣ confirm አድርጎት። እሺ መ- መሄጃ አርብ ኦገስት ሁለት አስር ሰዓት አስር ሰዓት መነሻ ነው። እርስዎ ያው ቀ- ቀደም ብለው ከአንድ ሰዓት በፊት መገኘት አለብዎት ዘጠኝ ሰዓት ላይ
እሺ መድረሻዎት አስራ አንድ ሰዓት ከአምስት ነው። ከዛ በነጋታው ቅዳሜ ኦገስት ሶስት አስራ አንድ ሰዓት ከሰላሳ አምስት ተነስተው አስራ ሁለት ሰዓት ከአርባ አምስት ይመለሳሉ ይደርሳሉ ማለት ነው።
እሺ እሺ፣ እሺ ስለደወልን አመሰግናለን። መልካም ስም ቀን።
ኑር ሁሴን አደም ኑሬ
አዎ፣ ኑር ሁሴን አደም ኑሬ።
በቃ እሺ እሺ
እሺ